Hello ጤና ይስጥልኝ ድሮጋ ፋርማሲ
እንደምን አላችሁ?
Hello
ጤና ይስጥልኝ።
ጤና ይስጥልን ድሮ- ኢድሮጋ ሰላማዊ ትባላለሁ ምን ልርዳዎት
oxygen concentrator አለ እንዴ?
ምን አልከኝ
oxygen concentrator oxygen concentrator እም
ቆይ እስቲ check ላርግልህ አንዴ መስመር ላይ ቆየኝ እቺ
ደንበኛችን
Hello እ፣ እጃችን ላይ የለም እ፣ order ነው የሚደረገው። እስቲ wholesale check እያደረጉልኝ ነው፣ አሳውቅዎታለሁ።
ጠብቅ።
አዎ ይጠብቁ ትንሽ ደቂቃ።
እሺ
እ፣ ንገሪኝ ይለው Hello እ፣ ደንበኛችን እናስመጣሎታለን አ- አለን ሳር ቤት።
እሺ የት አካባቢ ነው እርሶ?
እ፣ እኔ ብሔረ ጽጌ
ብሔረ ጽጌ ና ሳር ቤት ይመቾታል አይደለ?
መቼ ነው በቃ ሳር ቤት ሰባ አንድ ሺ አምስት መቶ ብር
ሰባ አንድ ሺህ አምስት መቶ ብር አምስት መቶ እሺ አመሰግናለሁ እናመሰግናለን።
ትንሽ ዘገያችሁ ግን እ፣ እ፣ ብታስተካክሉ- ትንሽ ዘገያችሁ ብታስተካክሉልን ጥሩ ነው እሺ ያው አዲስ ላይ ስለሆነን ነው። እሺ እሺ እሺ አመሰግናለሁ እናመሰግናለን። እኛም እሺ።
እሺ አስተያየት ካለዎት እ፣ ይሙሉልን።
እሺ እሺ ችግር እሺ የለም።
እሺ፣ thank you